ሄሎ ሰላም ጤና ይስጥልኝ። ቤትቤት ከራር ነኝ። እባክዎን ልርዳው?
ልክ ያለው በቴሌግራም እንትኑን ሜሴጁን እና እሺ
ከሲቪ ብር ወደ አካውንት ወደ ሲቪል አካውንት አስተላልፌ ግን አዎ ላኩልን።
አላኩልኝም። አ- አካውንቱ በሲቢት ሰፖርተር የሚለው ነው።
አዎ አዎ ነው።
አይ ያው ሜሴጁ ልኬያለው ግን ምንም መልስ የለማ።
እኮ አይደለም ይኸውልህ ከአራት መቶ በላይ ደንበኞች ነው አሁን ላይ currently ያስተናገድን ያለ ነው እና
እም።
ለዛ ነው እሺ
አ፣ እንጂ ትንሽ ይቆያል።
እንመልሳለን። ወይ እንገሩኝና text message ልካል።
አዎ ስም ማን ነው ቴሌግራም ላይ
ቴሌግራም ላይ ሳላህ ሙሴ
እ ሳላህ ሙሴ
ሳላህ
አዎ
ሳላህ ሙሴ
አዎ
ዘጠኝ አስራ አምስት አስራ አራት ሰማንያ ሁለት ሀያ አንድ ነው አዎ የቤስት ቤት ቁጥሩ
አዎ መቶ ብር ነው ያስገባው።
አዎ
ያው ለቻፓ አሳውቅልዎታለሁ። እሺ አባቴና እስኪ እስኪመልሱ ብዙ ሰው ስለሆነ የእነሱንም transaction still እየጠበቅን ያለ ነው። የብዙ ሰው transaction የተያዘው እና በትዕግስት ይጠብቁን። እሺ አይ እናመሰግናለን።
እኛም እናመሰግናለን። እሺ መልካም ምሽት።
እም።